hello ሰላም ጤና ይስጥልኝ ቺቺ።
ሰላም የኔ እናት እንዴት ነሽ?
እግዚአብሔር ይመስገን።
ደህና እ፣ እንትን application ኑ አልሰራም ብሎ ነበር የችችፍ ነው።
አዎ ትናንት ሁለት የደውዬ ነበረ። እ፣ መጀመሪያ ላይ አስተላልፍልሻለሁ አለችኝ። ምን መሰለሽ case ኡ ሌላ ቀፎ ላይ ነበር የምጠቀመው ነው ቀፎ አዎ።
አጋጣሚ እ፣ ተበላሸ። ስለዚህ ያው ሌላ ቀፎ ይዣለሁኝ እና ከዛኛው I think sign out ስላላልክ ይመስለኛል sign out አላልኩትም ከዛኛው ላይ አዎ አሁን እዚህኛው ላይ sign in አድርጌ ለመጠቀም አዲስ ቀፎ ላይ እምቢ አለኝ። የሆነ የሚያመጣልኝ አለ we are setting up the setting connection አዎ።
problem ተመሳሳይ ነገር ነው የሚለኝ።
forget password ምናምን ብሎ ሞክረውት ምን በቃ የሚያመጣው ጽሁፍ ይሄንን ነው። sign up ም ለማድረግ ሞከርኩት፣ forget ም ለማድረግ sign in ም ለማድረግ ተመሳሳይ አዎ።
የሚያመጣልኝ ነገር አለና መጀመሪያ ላይ ላስተላልፍልሽ አለችኝ።
አዎ ሁለተኛ ድጋሚ ስደውል ደግሞ ቁጥር ሰታኝ ቴሌግራም ቻላል የቴሌግራም ላይ screenshot አዎ።
ተሽ ላኪ ብላ ነበርና ልኬያለሁ። still ግን ምንም እ፣ ለውጥ የለውም።
አ- ታይቷል አሁን በቴሌግራም የላኩት።
ታይቷል ግን መልስ የለውም።
okay እስኪ ያው ላጣራሉት እና መልሼ ልደውልሎት። እሺ።
ልጠብቅሽ።
አዎ ይደውላለሁ። እሺ
በዚህ ስልክ ነው እሺ?
እሺ አዎ፣ እሺ